Ancak mübarek diyemem abi. Siz de vurdunuz.
ሄሎ አቤት፣
ሰላም ነው እግዚአብሔር ይመስገን ሰላም ነው።
አለን እ፣ ኤጀንት አሸናፊ ነኝ
እሺ አሸናፊ እንዴት ነህ?
አለው በእናታችሁ እናንተ መፍትሄ ማሰጡ ከሆነ ወይ ማይመች ከሆነ ግልጹ መንገር አለባችሁ ምን ሆነ?
ዊን አለ ቤት ተዘግቷል ዊን አለ ይሄ አምስተኛ አራተኛ ቀን ነው ዊን አለ ቤት ተዘግቷል እየተሰራ አይደለም ችግራችሁ ምንድነው ማንም ጋር ሲደውል ማፍትሄ ሊያሰጠኝ አልቻለም ለማን ነው መደወል ያለብህ ፋይናንስ እኮ ነው የምታናግራቸው እንደዚህ ከንግድ ፍቃድ ጋር ምናምን በተገናኘ ፋይናንስ እኮ እናንተን ይላል እናንተ ፋይናንስ ትላላችሁ ማን ማንን ነው ማናግረው እኛ እኮ support ነው የምንሰጥ አይደለ አብ- አሸናፊ ሪፖርት አድርጌ ታራል እነሱ ወይ እንትን ካለ ወይ ሪፖርትም ጀመር ወይ በስርዓት የሆነ ነገር አናግረን። ይኸውልህ በስርዓት አናግረን በስርዓት መጀመሪያ እናንተ አይደለም።
ማታስተናግዱ ከሆነ እኔ ይኸውልህ ቤቴ አሸናፊ ተዘግቷል እኔ አይደለም።
ለመስራት እኮ ነው እኔ ውል የገባው ከእናንተ ጋር አዳምጠኝ በስርዓት ስታወራኝ ነው በስርዓት ለመምጣት እና ድርጅት አጥቼ አይደለም እኮ ከእናንተ ጋር አሁን ስራ ከሆነ አንቺም እኮ አንቺን የሚመለከት ከሆነ እዛው ጠይቀሽ እንደዚህ እንደዚህ
እኔን አልመራኸኝም አይደለ ከዚህ በፊት እኔ ይሄ አምስተኛ ቀን ነው ሰማንያ ስምንት ዜሮ አራት ላይ እየደወልኩ ማናቸውንም እያገኘው ነኝ ማንም መፍትሄ ሊያሰጥኝ አልቻለም እሺ ቆይ አንዴ ተስፍሽ አንዴ አሸናፊ እናውራ
አቤት ሰላም ነው ተስፋ አሸናፊ እንዴት ነህ? ሰላም ነው።
አሎ በማርያም እንትኑ win ኡን ለ- ልታስገቡኝ አልቻላችሁም። አሁን በቤቴ ተዘግቷል። እኔ ለመስራት ነው እንትን ያልኩኝ እዛ ዘግቷል። ስሙም እየጠፋ ነው እ- ምንድን የቤቱ ነው እሱ አሸናፊ
win አለ ብሩ ል- ሊያስገቡኝ አልቻሉም።
ምን አሉክ? ፋይናንሶች
ፋይናንሶቹ ሪፖርት አድርገናል ብሩ ይገባል ምናምን ያሉ ደግሞ ቤቱ ተዘግቷል። ይሄ አራተኛ ቀን ነው።
አዎ እነሱ ሪፖርት ካደረጉልህ ጠብቃቸው፣ እናንተ እንበራችሁ። እንግዲህ እነሱ ያው ከሌላ department ጋር check አድርጎ ስለሆነ cash ስለሆነ የሚላከው ትንሽ ሊቆይ ብሩ ይችላል።
ከኔ ከ- ከራሴም አልተነሳም። ከ agent አላነሱም። አ፣ ምንም የሚያናግርም መፍትሄ የሚያሰጥ የሚሰጥ ሰው የለም።
ብሩንማ የሚያነሱልህ ያው እንትን ነው ዝም ብሎ አንስተው እንትን እንዳይሉብህ እኮ ነው። cash ኡ ልክ ሲልኩልህ ያነሱልሃል። እሱ ችግር የለውም ግን ወይ customer ውስጠኛና ደውለትና ላናግረው
customer ኡ የ customer ኡ- ደውሏል። ብሩ ገብቷል። አይ እኔ የእናንተ ስልክ ሰማንያ ስምንት ዜሮ አራት ሰጥቻለሁ። እ፣ ብሩ ውስጠኛና ገብቷል። እኛ የ customer ኡ እኔ ልደውልለት እኔ ላናግረው ደውሎላቸዋል። አሁን ገ- አሁን አሁን ነው የደወለው። እሱ ሲደውል በ- አስገብተናል ብሩ ለ- ለሱ ሰጥተናል ነው ያለችው።
ማን ነው ያለው እንደዛ?
በሰማንያ ስምንት ዜሮ አራት አሁን ልጁ የቱን ደውሏል።
ያስገብተናል የምትል ማን ያስገብተናል ይለዋል። እኛ እኮ- እኛ ፋይናንስ ነን እንደኛ ፋይናንስ ነው አይደል ብር የሚያስገባው ማንም እንደዛ እኔ ነው የድርጅቱ እርግጠኛ ነኝ።
ስለምንም መረጃ ሰማንያ ስምንት ዜሮ አራት ነው አ- መደወል ያለበት እኮ ደወለ እንጂ እና እንደዚህ ይሄ ማ- የሚለው- ይሄን ስልክ ሰጠው።
እኮ አዳም ጠየው ልንገርህ እንትኑ ማንም ሰው እኛ ጋር ቢደውል ብር አስገብተናል የሚለው ሰው የለም እዚህ ቢሮ ውስጥ እኛ ብር የምናስገባው ነገር የለም እኮ እኛ እኛ ብር እናስገባለን እንዴ እኛ እሺ ቶሎ የሚገም እንደዚህ ባለፈው እንደዚህ ተጨቅጭቄ አምስተኛ ቀን ላይ ነው የገባ አል- አልገባም። ራሱ ወደኋላ ነው እኔ ወደዚህ እኛ ላው ላሁን ወደ ራሴ እንትና ወይ ለምን አሁን እኮ እንትን ላልኩልህ እኮ አሁን offer እያደረኩ ያለው ሲጀመር ይሄ የኛ issue አይደለም እኛ የሚመለከተን ጉዳይ አይደለም ወይ customer ውስጠኝና ላናግርልህ እኔ አሁን ምንም ላደርግልህ የምችለው ነገር የለም። ወይ customer ኡን customer ለምን ውስጠኝና- ማናገር አስፈለገ? ይሄ አምስተኛ በቃ አሁን እኔ ለምን ምንም ነገ ማድረግ ያም- ነገር የለም። እኔ ምንም ማድረግ የምችለው ነገር የለም። ማለት አንተ understand ካላረከኝ እንዴት ነው understand ምን ወይ customer ኡን ላናግረው ስልኩን ስጠኝ።
customer ኡ ምን ትለምናለህ እንደ ብሩን አሁን ማስገባት ነው እንጂ።
እለምነዋለሁ፣ ችግር የለም እለምነዋለሁ፣ ስልኩን ስጠኝ።
እሺ።
ላክልኝና ላናግረው ነው። አሁን እኮ እኔ እኔ እኮ ፋይናንስ አይደለም ማለት የምሰራ የ support ስራ ነው የምሰራው አይደለ?
ዜሮ ዘጠኝ ያዝሽ 09
አስራ ሶስት 13
አርባ ሁለት 42
ዜሮ ዘጠኝ ሀምሳ ስምንት ማን ነው ገብቷል ብሩ ያለው ምናምን በል system ነው ይገባል ነገ ይገባል ሁሉም ተደራ ወይ ተደራጅቶ እንደዚህ እንደዚህ እያልኩ እኔ በጣም እየጨቀጨቀኝ ነው ችግር የለም እኔ አናግረዋለሁ። customer ኡን አናግርልሃለሁ።
አሁኑኑ ደውልሽ እሺ እሺ አባቴ